hello ጤና ይስጥልኝ Best Bet።
እንትን cashier code ልንገርሽ፣ check አድርጊልኝ እስኪ።
እሺ እሺ፣ አንዴ ጠብቀኝ። እሺ ንገረኝ።
አስራ ሁለት አስራ ሁለት ሰላሳ ስድስት እሺ ሀምሳ ሁለት ዜሮ ሰባት
እሺ። ሶስት ጨዋታ ወጥቶብሃል።
እሺ ልንገርሽ ሌላ አዎ እሺ
አስራ ሁለት ሰላሳ ስድስት እሺ
አርባ ዘጠኝ ሰማንያ ስድስት
ይሄኛውም እንደዛ ብዙ ጨዋታ ይወጣብሃል።
የወደቀ ማለት ነው።
እየወደቀ አዎ ብዙ ነው።
እሺ ሌላ ልንገርሽ አስራ ሁለት ሰላሳ ስድስት እሺ
ስልሳ አንድ ሰማንያ አንድ
አስራ ሁለት ሰላሳ ስድስት ስልሳ አንድ ሰማንያ አምስት ሰማንያ አንድ ሰማንያ አንድ ነው። ይሄኛውም እንደዛ ሎስት ነው።
ሶስት ጨዋታ ነው።
አዎ lost ነው ይሄም።
እሺ ሌላ ልንገርሽ አስራ ሁለት ሰላሳ ስድስት እሺ
ስልሳ ሶስት ሀያ ሰባት እሺ ሀያ ሰባት እሺ ይሄኛው አንድ lost አለው።
ማን የጣለኝ?
አሁን ማይ አሁን ታርሟል ማየት ትችላለህ።
okay አንድ ጨዋታ አለ፣ ሌላ ደግሞ ያልተካሄደ ጨዋታ አለ።
ሁለት ያልተጫወታለህ አንድ ነው የጣለኝ ከዚህ አንድ ነው። አዎ ስለዚህ ጠ- ያነኛው ካለፈ እንትን ይመለሳል ማለት ነው ትኬት አዎ፣ ሁለቱ ካለፉልህ refund ይኖረዋል።
እሺ በቃ አመሰግናለሁ እሺ